ጤና ይስጥልኝ ቻፓ።
ሰላም ነው ማ እንዴት ነሽ? እንትን እግዚአብሔር ይመስገን።
ቴሌብር ማን ነው CBE Birr ወደ አራዳ ቫ- በፊት ቫሞስ ነበር መሰለኝ እና ወደ አራዳ ቤት account ነበረኝ እና እሺ ስልክ- ስልክ እ፣ ወደ CBE Birr ስልክ
እሺ password PIN አስገባ ይለኛል። PIN ደግሞ ማለት የትኛውን ይሄ account ን PIN ማስገባ Okay ይሄ በጣም ይቅርታ፣ ይሄ ቻፓ ስለሆነ የተጫወቱበትን betting ድርጅት ይጠይቋቸው። እሺ
ቤቱን ቤቱን ነው የምጠይቀው።
አዎ እነሱ ነው የሚጠይቋቸው።
ዛሬ ስለላከልኝ በዚህ password ልኮልኝ አዎ ነበር።
ማን የላከሎት ይሄን ስልክ?
ቁጥር የእናንተ ነው። የሆነ password ልኮልኝ ነበር። ይሄኛው ቻፓ
okay አይ check የሚያደርጉት እነሱ ጋር ነው። ይሄ እንደ የ-